ሰላም ጤና ይስጥልኝ። ክትባት የሰጠው
ጤና ይስጥልኝ።
ይስጥልን።
እንትን ትእዛዝ አዘል ነበረ።
በዚህ ቁጥር አይ አይደለም እ ማለት የተሳሳተ ግሩፕ ላይ አዘዝን አስር ኪሎ ነው የእኛ እ አስር ዘጠኝ አስር
ዘጠኝ አስር የተሳሳተ ትእዛዝ ሁሉ ግሩፑ ነው የምነግርሽ ነው
ኦርደር የግሩፑ መሪ ነው order ያደረጉበት ቁጥሩን የእርስዎን
ዜሮ ዘጠኝ ዘጠና ሶስት
ዜሮ ዘጠኝ ዘጠና ሶስት
ዘጠና አራት
እሺ አርባ ስምንት እሺ ስልሳ ሁለት
በረከት በረከት አዎ አስር ኪሎ ሽንኩርት ሚኪያስ ለሚል group አዞ ነበር የተሳሳተ okay ሚኪያስ አብርሃም በሚል group ላይ አዎ እሱ የኛ group አይደለም ተሳስተን
product ኡን እኮ አልተቀበለም ገና አይደለ ትላንት ነው order የተደረገው እኮ ተመላሽ መሆን አይችልም ብሩ ነው ሽንኩርቱ የሚሰጥ የሚለ
ተሳስቶ የገባው በረከት ነው አዎ አዎ አስር ኪሎ ነው ያዘዘው አዎ maybe ሚኪያስ product ኡን የሚፈልገው ከሆነ አስር ኪሎውን እ ለሚኪያስ ነው የሚሄደው ሁሉም order አስር ኪሎም የ- የእርሶና መርሃዊ የሚባል አለ ሶስቱንም የሶስት ሰው ስለሚቀበል ሚኪያስ አስር ኪሎውን ከፈለገው transfer ያደርግ ብሩን ወደ እርሶ ማለት ነው እኔና እሱ ለመነጋገር ቢኖርብን
እኔም ላናገርለው ትችላለሁ ግን እዚህ ጋር እኮ።
ስታደርሱ ገና accept ራሱ አልተባለም
ሲቀበል ነው
ናይዘን አዎ ሲቀበል
በምን ማወቅ እንችላለን?
ቀደም ብሎም ካሳወቀን መመለስ ይቻላል አሁን አናግረዋለሁ እ፣ መውሰድ ከፈለገ ለእኛ ብሩን ያስገባል አይ ካለ ደግሞ ለ driver ኦች ይመልሳል
እሺ እሺ።
ስለዚህ- ሲቀጥል ደግሞ ሌላ ትዕዛዞች አዘን ነበረ እና መጥተዋል፣ ግን የቀረ ዕቃ አለ ይላካል ነው አሁን
የቀረበ ቲማቲም፣ wipes ምናምን አዘን እሱ አልደረሱም። ሽንኩርቱ ሌሎቹ ደርሷል
እበት አላዘዘም ሲሳይ ላይ እ እ ሲሳይ ነው wipes ያዘዘው እኮ አዎ፣ አልደረሰም፣ አልመጣም። ተቀበለን እኮ ዕቃውን አዎ።
መጥተው ነበር ሹፌሮቹ።
አል- ልክ አልወጣም wipes አልወጣም ከዛ ውጭስ ሌላ የቀረ ምንድን ነው ቲማቲም እና ሌሎች ትዕዛ- ቲማቲም ሀያ አራት አዘን እዚህ ነበር ላይ ይወጣልኝ አይደለም okay ሲሳይ ላይ በአስራ ሰባት order
እ።
እሱም እንደዛው አልወጣም ይቅርታ ስለዚህ በቀጣይ ይመለሳል።
በቀጣይ እሺ እና አሁን ያልጨረስናቸው ትዕዛዞች ብንጨርስ ከእነሱ ጋር መምጣት ይችላል። አሁን ድንች አዎ።
ጥቅል ጎመን ሳንጨርስ ነው።
አዎ ይቻላል
እሺ አመሰግናለሁ።
order ያለው እሺ እሺ እሺ መልካም ቀን